ጤና ይስጥልኝ ሽብሽብ ባኮ ምን ልርዳዎ?
ሰላም ነው?
አለን።
መጣ ብዬ ነበርና ዛሬ ይመጣል ብዬ ነበር ያዘዝኩት አልመጣም።
በዚህ ቁጥር ነው?
አዎ
Okay። Okay። ወጥቷል።
ወጥቷል።
አዎ product ኡ ወጥቷል።
ስለዚህ ይመጣል ማለት ነው።
ይመጣሉታለሁ ይጠብቁን፣ የማሳውቅልዎታለሁ። የት አካባቢ ነው ግን የሚመጣሉት?
ቸርቸር ቸርቸር።
ቸርቸር።
አዎ እሺ አሳውቅልዎታለሁ።
እሺ እሺ። በእናትህ ነገ ደግሞ ስ- ቢሮ ስለሆነ ነገ ደግሞ ይገባኛል።
ስራ እንገባ።
ልክ ነው። ታው አሳውቅልዎታለሁ። ይመጣሉታል፣ ይጠብቁ።
እሺ እሺ።
እሺ እሺ። መልካም ቀን።